Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። እሺ ምን ልታዘዝ? ምን ነበር?
እንደው የት ነው ለቤት ስኪ ቴክኖሎጂ።
ማሽን ነበረም ቤት ቤት እሺ አራ መቼ ያልቅልናል ብዬ ነበር ለመጠየቅ ተፈለኩ።
በምንድን ነበር የገባው?
ለምርመራ አመት ምርመራ እድሳት። እሺ የማሽን ቁጥር ትነግሪኛለሽ?
TLA
ፒኤልኤ ሁለት ዜሮ ሁለት ዜሮ አስራ አስራ ስድስት አስር አስራ ስድስት ፒኤልኤ ፒኤምኤ ነው ፒኤልኤ ቲኤልኤል ኤልኤ ኤልኤ እሺ ሁለት ዜሮ አስር አስራ ስድስት አዎ እድሳት ነው የገባው።
አዎ እድሳት ነው የገባው።
በቃ እሺ ቼክ አድርጌ ላሳወቅሽ።
እሺ መልክ እሺ